ሄሎ ሄሎ
ሄሎ፣ ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ቴሌቪ
አዎ፣ ቴሌዊን
ቴሌቪን መረ- game ነው። game ኦችን ሲጫወቱ ሽልማቶች አላቸው።
አጨዋወቱ እንዴት እንደሆነ ለማወቅ ፈልጌ ነበረ። እንዴት ነው? text አልደረሰኝም።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ መመዝገብ ነው፣ ሶስት ቁጥር ላይ ለመጫወት የሚላለ
እም፣
ሶስት ቁጥርን ሲነኩ እድሉን ይሞክሩና ጥያቄ እናመልሳለን መርጠው መጠቀም።
okay፣ እዛ አለ ማለት ነው።
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ።
እሺ፣ እሺ መልካም እድል።
መልካም እሺ።